ሄሎ
ሄሎ ሰላም ጤና ይስጥልን ቤት ቤት
ውስጥ አድርጌ ነበር ታውቃለሽ።
እሺ ስንት ብር ነበር?
አንድ አስራ አንድ ሺህ አስራ አንድ ሺህ አምስት መቶ
አስራ አንድ ሺህ አምስት መቶ okay። ቤት ቤት ቁጥር ከይ ነው።
ቤት ቤት አይ አይ ልነግርሽ እሺ ቆይ አንዴ ይቅርታ። እሺ ንገረኝ አሁን
አስራ አራት አስራ ዘጠና አራት ዘጠኝ ዘጠና ዘጠኝ ሰባ
ሰባ ሰባ ስምንት
ሰባ ስምንት አዎ
ስንት ብር ነበር?
አስራ አንድ ሺህ አምስት መቶ
ዛሬ ሊያደርጉት አይ
ትናንትና መቼ ነበር?
ትናንት ምሽት ትናንት ምሽት ትናንት ወዲያ ምሽት
አንተ አስተናግደው በቃ አስተናግደው።
ይሰማል?
አዎ፣ ቆይ check እያደረኩለት ነው። hello failed ነው ወደ ቤት ቤት account ኡ ተመልሷል fail ብሎ ነው። አዎ፣ ግን ቤት ቤት የለም። ያው ነው ይሄው አንቺ
አለ። በቀኑ check አድርገውታል ተጫውተውበት እንዳይሆን።
አይ እርሱም ይዩታ
ቆይ እሺ፣ check ላድርግልክ። ንግድ ባንኩንም check አድርገዋል።
አዎ fail ብለው ራሱ እኮ ያው ነው ተመልሷል፣ ግን ወደዚህ አልገባም። ፋይል አዎ ግን ንግድ ባንኩንም check አድርገዋል።
አዎ የለም አልገባም።
የለም ወደዛም አዎ
እሺ በቃ እስቲ ለቻፓዎች አሳውቃችኋለሁ። በቻፓ ነው ያደረጉት።
አዎ እሺ አሳውቃችኋለሁ።